ሰላም ጤና ይስጥልኝ። ኢስታንቡል ጠቅላላ ሆስፒታል መድኃኒት ነው የምንረዳውት።
እሺ ደንበኛችን ኢትዮ ኢስታንቡል ነው አይደለ?
አዎ የምንረዳውት።
እሺ ከአሪፍ ፔ ነው የምደውልልዎት። ረዲት እባላለሁ።
ከየት ከአሪፍ ፔ አሪፍ ፔ POS።
አርፌ? እሺ ዋዬ እሺ ደንበኛችን ለ- ለተከታታይ ሀያ ቀናቶች ምንም አይነት transaction እያሳየን አይደለም እና ምናልባት በ- ከፖስቱ ጋር በተገናኘ ያጋጠመው ችግር ካለ ለመጠየቅ ነበር።
አይ ቆይ እስኪ እሺ ጠይቄን ልደውል ወይስ
እሺ መስመር ላይ መጠበቅ እንችላለን ደንበኛችን።
ስልኩን ይዞ ሌላ ቦታ ላይ ተዋወቂ ነው?
እሺ እ፣ ደንበኛችን ካሸወርክ እነግርሃለሁ።
መል- መልሰን ግን እንደውላለን።
ችግር ያለ ደንበኛችን አይመስለኝም።
እሺ እያረጋግጡልናል።
እሺ
እሺ መልሰን እንደውላለን። ደንበኛችን መልካም ቀን